hello
ጤና ይስጥልን እንደምን አላችሁ?
ሰላም ጤና ይስጥልን ቤስት ቤት
ይቅርታ ጠዋት ወደ አቢሲኒያ ባንክ account ኤ withdraw አድርጌ ነበር እና ይቆያል withdraw?
በዚህ ስልክ ነው?
አይ አይደለም እንጋሪሽ ስልኩን እሺ
ዜሮ ዘጠኝ አስራ ሁለት እሺ
ዘጠና ስድስት እም፣ ዜሮ ስድስት ዘጠና አራት
ስንት ብር ነው?
አምስት መቶ ብር
እሺ process ላይ ስለሆነ ነው። እሺ ለቻፓ ሳብቅልሃለሁ ይገባልሃል።
እሺ እሺ አመሰግናለሁ።
መልካም ቀን እሺ።